ከአስር ጭስጥር ማዕከል
አምባ እንትን አሁን ትኬት አንድ ቆ- ትኬት አስቆርጬ ነበረ ሄርሚላ የሚል እና ሄርሚላ የሚል ትኬት አስቆርጬ ነበረ እና እሺ ኮዱን ንገረኝ እስኪ እባክህ ይቅርታ እሺ ችግር የለውም
ንገረኝ ኤች
እሺ
ኤች
ኤስ እሺ ኖ ኤች እንደ ሄርሜላ ኤች
ሄርሚላ no H H
X
H እንደ ሆቴል እንደምንለው አለ የመጀመሪያው letter በ message በዚህ ስልክ በ message ላክልኝ ይቅርታ ጋር እሺ እልካለሁ ይቅርታ በጣም ችግር የለውም